ሰላም ጤና ይስጥልኝ።
ክብር ይስጥልኝ።
አለን ምን ልርዳዎ
አይ የሆነ እንትን ይሸት መጥቶብኝ ነው። ባለፈው እንትን lottery ነው ምንድን ነው ቆርጬ ልኩት። አሁን ሶስት ቲኬት ይቀዳል ከሰላሳ ቀናት በኋላ ያልቃል ምናምን ይላል። እንደዚህ
የቴሌቪዥን game ነው። ደንበኛ ከሆኑ በየቀኑ ትኬት ይገባል። ያው በሚገባለው ትኬቶች እርሶ game ኦችን መርጠው ነው
አዎ፣ በቲኬት አዎ፣ ለሰላሳ ቀን የሚያገለግለው በሰላሳ ቀን ውስጥ እርሶ መጠቀም
አዎ፣ አሁን መጠቀም ይቻላል። አ- አዎ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚለውን እም፣
ሶስት ቁጥር ላይ ለመጫወት የሚለው እድሉን ይሞክሩና ጥያቄና መልስ ይመጣል። ከሁለቱ መርጠው ነው የሚጫወቱት። እድሉን ይሞክሩ ላይ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ፓኬጅ የመጫወቻ ነጻ ትኬትና ነጻ coin ያገኛሉ።
እም፣ ኮከብ በስንት ነው የሚውለው?
ኮከብ ዘጠኝ ሰማንያ አምስት መሰላል አዎ፣ ኮከብ ዘጠኝ ሰማንያ አምስት አዎ መላል ብለው ደውለው ሶስት ቁጥር ላይ ለመጫወት የሚላለ ሰባት ቁጥር ላይ ቋንቋ ይምረጡ።
አዎ፣ እሺ
እሺ